ሄሎ ሄሎ ሄሎ
ሄሎ፣ ሄሎ፣ ይሰማል? ሰላም ነው?
እግዚአብሔር ይመስገን ሰላም ነው ሰላም፣ እንዴት ነው?
አለን። ሰላም እባላለሁ ከደብረ ብርሃን ነው የምደውለው።
እሺ፣ እና አሁን text ደርሶኝ ትላንትና order ያደረግኩት ነበርና አዎ።
የእሱ ነው አይደለ? አሁን December ላይ የተባለው እ፣ መቼ እኔ ነበር በፊት order የበፊትም order አለ ሌላ ያዘ- አይ ሁለት በቅርብ ትእዛዝ በቅርብ አለኝ።
ያዘዝሽው ነው አሁን የመጣ- ትላንትና አሁን ላይ እየመጣ ያለው በቅርብ ያዘዝሽው recent order ነው በ message እየመጣ ያለው።
ሁለት ሺህ ትላንትና አዎ ያዘዝኩ እ፣ ትላንትና ነው።
አዎ፣ እሺ
እኔ ደግሞ የበፊቱ ነው አሁን በዚህ ሳምንት ወይ ደግሞ በተገኘው ብ- በ- የበፊቱ በተገኘው ፍጥነት እንዲመጣልኝ ይፈልጋሉ። የበፊቱ ማለት ነው።
እህ
እሱኛው እንዲቀድምልኝ ነበር የፈለኩትኝ እና ደግሞ የሚቻል ከሆነ ከበፊቱ order ኤ ላይ አሁን ሁለት order ነው አጠቃላይ አራት ሺ ነው ያለኝ እህ
እ፣ ተጨምሮ ሁለት ሺ አምስት መቶ እንዲመጣልኝ ነበር። አሁን
እሱን እዛ አካባቢ ካለው ተወካያችን ጋር ነው የምትነጋገሪው።
ማውራት የምንቻለው እሺ አዎ አዎ። ግን አሁን የመጣው አሁን ላይ እየመጣ ያለው message ምናልባት ቀኑ እ፣ መቼ ይደርስሻል ነው የሚለው እዛ ላይ December ላይ ብቻ ነው። ስድስት ቀን እንትን አይለውም። December ስንት የሚለውን አያሳውቅም።
እህ እህ December ላይ አዎ።
የሚረከቡ መሆኑን ካልሆነ ተለዋጭ ቀን አሳውቁ ነው የሚለው።
ሰላም ማን ነበረች?
ሰላም ታደሰ።
ሰላም ታደሰ።
አዎ
እሺ check አረግልሽ እና መልሼ ደውዬ አሳውቅሻለሁ።
እሺ